ጤና ይስጥልኝ። ተድላ አምቡላንስ የአምቡላንስ አገልግሎት ደህና ደርሽ እና ትናንት ደውዬልሽ ነበረ አዎ፣ አሁን እየሞከርኩላችሁ ነበር ለእናንተ እና በቃ አሁን ትመጡልናላችሁ?
ይውጡ አሁን አዎ አሁን አሁን ነው።
በቃ ይመጣሉ።
አቅጣጫውን ያው በደንብ ተስተውል።
እ፣ እስከ እንግሊዝ ስኩል ድረስ ይምጡና ይደውሉላችኋል።
አሁን በተ- እ፣ በታች ክፍት ወዳል አይደል? በታች በታች በኩል አሁን እ፣ በአዲስ ቪው ሆቴል ጋር በቀበና በአዲስ ቪው ሆቴል ጋር okay፣ በራስ አምባ ወደ ላይ የምታስወጥ ደረጃው ላይ አዎ፣ ወደ ሚኒሊክ የምታስወጣው አስፋልት ማሂ ፋርማሲ አዎ።
አለ። ከማሂ ፋርማሲ በቃ እዛ ጋር ሲደርሱ ይደውሉ ማሂ ፋርማሲ ጋር።
እሺ፣ እሺ፣ እሺ እየጠበቅን ነው።
እሺ።